ሄሎ ሄሎ ሰላም ነው አለሁ። እግዚአብሔር ይመስገን።
እንትን ፈልገን መኪና ፈልገን ነበረ ከአዲስ አበባ ምን አይነት መኪና?
ወያኔ ዴክስ ቀይዋ ኦ ወያ ቀ- ቀይ ዴክስ ነው ወይስ ወያኔ ነው?
ወያኔ ናት።
አይ ዴክስ በቀዩ እኮ ነው በአውቶ እህ ቀይዋ ምን ነበረ? ቀይዋ ቀይዋ የለቀቋቸው ተላት ላይ
ወያኔ ሄሎ።
ዴክስ ወይ አዎ፣ አዎ።
ዴክስ በአውቶማቲክ ቱይ ነው ያለኝ ወያኔ ሳይሆን
ነው
አ
ስንት ነው የሚባለው ዋጋው?
ዋጋው ስምንት ስምንት ሄሎ።
መቶ ወይ አባ ስምንት መቶ
አ መጨረሻው ነው ና ማለቂያው
ነው።
አ አ እሺ የት አካባቢ ነው አድራሻ?
መስቀል ፍላወር እ? መስቀል ፍላወር።
መስቀል ፍላወር አ
እሺ
እሺ